ጤና ይስጥልኝ አርፌ ረዲፍ በኩል ምርጦ
አብሮ ይስጥልኝ ከቴሌ ብር ወደ ቃና ቤቲንግ አሳልፌ ነበረ እሺ አልገባልኝም እና ቅድም አስመዝግቤ ነበረ በቴሌግራም የሆነ ቁጥር ሰጣችሁ ነበር በዛ እንዳስተላለፍ ነበረ ቴሌግራም እምቢ ብሎኝ ነው አልሰራልኝ ብሎ እሺ ልከውልናል ቴሌግራሞች ተቸገሩት ቴሌግራሙ አይሰራም እምቢ አለኝ አስቸገረኝ
እሺ ምናልባት በሌላ ሰው መላክ ከቻሉ ይላኩልን
ሌላ
በሌላ ሰው መላክ የሚችሉ ከሆነ ይላኩልን ከስር ስልኮትና ስሞትን ያስቀምጡልን እሺ መልካም ምሽት ይሁንልዎት